Yer Bey, Dibora ነኝ ባስፈልገው።
ያ ሰላም ነሽ?
አቤት ለን እግዚአብሔር ይመስገን።
ግቢ ውስጥ ቀድቄ ነበረ በጣም ሳብር እሺ ያልገባልህን አልገባልኝም።
ከሲቢ ብር ነው።
አዎ እሺ ከሲቢ ብር የተላከልህን ቴክስት ሜሴጅ እና ሲቢ ብር የምትጠቀምበትን ቁጥር አንድ ላይ አድርገህ ቴሌግራም ላይ ላክልህ።
ልክ ያለው እኮ ቴሌግራም ላይ ማን ነው ስምህ ቴሌግራም ላይ?
እ?
ማን ነው ስምህ ቴሌግራም ላይ?
አነዋር
ዛሬ የሚላክልን አኗር አዎ
እ ዛሬ ግን አኗር በሚል ስም የተላከልን የለም። እርግጠኛ ነህ አኗር ነው ስሙ?
አዎ በአነዋር ነው የታውቁት እስቲ spelling ኡን ንገረኝ።
A N እሺ
ኤ ደብሊው
ኤ ደብሊው
ኤ አር
አኗር መሀመድ ነው።
አዎ
እሺ መቶ ሀምሳ ብር ነው አይደለ? ኦኬ እሺ ኦር- የሲቢ ብር ነንበርህ ልከህልናል።
ቁጥር ሲቢ ብር የምትጠቀምበት እዛ ላይ ላክልንና እስከ ዳር እያወራች ነው ታሳውቅልሃለች። ለቻፓሽ ይገባልሃል።
እሺ ስልኩን ልስጥሻ ቴሌግራም ላይ አስልክልኝም።
ቴሌግራም ላይ አሁን እንትን የለኝም በይ እንትን ለባ ዜሮ ዘጠኝ አርባ ስድስት እሺ ዜሮ ዘጠኝ አርባ ስድስት ዘጠና አራት ዘጠና አራት አስራ አምስት አስራ አምስት